ጤና ይስጥልን በስፔስ ቤቲ ነው የምንረዳው።
እሺ ቁጥር ልንገርሽ አስራ ሁለት ስልሳ አንድ አ አስራ ሁለት ስልሳ አንድ አስራ ሁለት ስልሳ አንድ ሀምሳ ሶስት ሰላሳ ስምንት
አንዴ ይቅርታ አስራ ሁለት ስልሳ አንድ ሀምሳ ሶስት ሰላሳ ስምንት አዎ
ሶስት ጨዋታ ወድቋል። እሺ
እ ሶስት ነው። ሶስት ጨዋታ እሺ፣ ወድቋል። ሶስት እሺ፣ ነው።
እሺ፣ እሺ።
እሺ፣ እሺ። መልካም ቀን